Hello bet እንትን ብር ጋር በቃ pause out ብሎኝ ግን እህ።
ወሰዱ አልመለሱልኝም።
ገንዘብ ነው አዎ።
withdraw አድርገህ
እ?
withdraw አድርገህ ነው
አይደለም አሁን እ።
እኮ አንዳንዴ ማለት ነው መድቤሽ ማለት ነው ሰዓቱ እንትን ይሄድብሻል። አ? pause እሺ out ይላል። አ?
እሺ ከዛው እንደዛ ወሰዱት አልመለሱትም።
ምን game ነበረ ለ- የመደብከው እ?
ለምን game ነበር የመደብከው ምን አይነት game ነበር ስትጫወት የነበረው ይሄ ነው አውሮፕላን ጀት
እሺ አንዴ ቆይ እቺ ከያ
እሺ ቆይ